ሄሎ ጤና ይስጥልኝ ተድላ አምቡላንስ ባክዎ ምን ልርዳዎ ሄሎ እ እ አምቡላንስ ፈልገሽ ነው ከየት ወዴት ነው የፈለግሽው እ እ ባህር ዳር ከባህር ዳር ወዴት
ወደ አዲስ አበባ
ከባህር ዳር ወደ አዲስ አበባ
አዎ እኛ ልን